ቤት ረዲፍ ነው የሚወርደው።
አዋሳ ቤት ቤት አንድ ተከፍቶ ነበር እና እሺ
ኤጀንቱ ሙሉ አካውንት ምንም ስላልተቀበለ እሱን ለመስጠት ኤጀንቱ እሺ የካሸር ዩዘርኒም አካውንት ምናምን አልተቀበለም።
የት ነው እሱ?
አዋሳ ማን አስ- አስይዛችሁ ጨርሳችኋል?
አዎ አስይዛን ጨርሰናል። ሙሉ ቀን ታሪኩ ተመዝግቧል ተብለናል። ግን provider ኦች ስብሰባ ገብተው አልወጡም ምናምን ተብለን ነበረ።
አዎ አልወጡም። አሁንም አልወጡም ማን ነው ያልከኝ?
ሙሉ ቀን
ሙሉ ቀን ሙሉ ቀን ታሪኩ
አዋሳ ነው።
አዎ አዋሳ
እሺ ኤዝ- ቴሌግራም ላይ ልካልን ነበር እንዴ?
እ፣ ቴሌግራም ላይ አዋሳ ነበረ ቴሌግራም ላይ አላዋራም። just እንትኑ ብቻ ነው ሙሉ ያለ።
ቀን አዋሳ ሙሉ ቀን አዋሳ ነው ያልከኝ?
አይ፣ ሙሉ ቀን ሙሉ ቀን አዎ፣ ሙሉ ቀን ታሪኩ ነው የሱ ስም። አዋሳ ነው ያለው።
ቼኩ በም- ቼክ ነው ያስያዛችሁት ወይስ
አዎ ቼክ ማለት ቼክ ለማን ነው? ምህረት እዚህ ምህረት ላይ ያለችው አዋሳ ተረክባለች።
አዎ አዎ
እስክሪብቶ ሙሉ ቀን ታሪኩ አዎ ሙሉ ቀን ታሪኩ በቃሽ ፋይናንሶችን የምጠይቃቸው እና supervisor ኦችን ስብሰባ ስለገቡ ነው እነሱ ናቸው የሚጭኑት እና okay እ፣ በአሁን አሁን በላክልኝ ስም ግን አ- hi ብለህ ትልክልኛለሽ አዲስ okay።
agent ነኝ ብለህ ማለት እ፣ ከዚህ በኋላ እ፣ ዋናውን ሰው ስለሆነ contact የምናደርገው okay
እንደዛ ትልከዋለህ እሺ፣ እሺ፣ እንዳት- እሺ በ- በዚህ ስልክ ትገኛለህ እ? አዎ በዚህ ስልክ ነው። አሁን ቴሌግራም ላይ እንትን ልካለች reply አደርግላችኋለሁ።
እሺ እሺ